hello ጤና ይስጥልኝ ጠብታ አምቡላንስ ጤና ይስጥልኝ እህቴ ለአንድ ማርክ ለአንድ ማርክ እሺ
ወደ ልደታ ኮንዶሚኒየም ወደ ቤት ነው
አዎ
ምንድን ነው ህመማቸው
ምንም ጨርሼ መውጣቴ ነው እኮ ዝም ብዬ ቁጭ በህክምና ስለማልል እ?
ቁጭ ስለማልል የለም ቁጭ ማለት እ፣ ስለማልችል ነው ወደ ቤት ለመሄድ
okay አንተ ነህ እንዴ ታማሚ አዎ እህቴ
እሺ አንዴ መልሼ ልደውልልህ አምቡላንሱን check ላድርግ
እሺ እኔ እናት እሺ